አመሰግናለሁ። ዝግጅ እጅ አመሰግናለሁ። ያነሳል።
አቤት ጤና ይስጥልኝ። ቢላይት ከቢጃ ኢትዮጵያ ነበር የምደውለው።
አዎ እሺ እሺ አዎ ተቋርጦብኝ ነው እባክሽን እና ያንን እየመዘገብኩ ነው እሺ፣ እሺ።
ደንበኛችን ሙሉ ስሞትን ይነግሩኛል?
አዎ የኔ ነው ግሩሰሪ የእርሱ
የኔ ግዛቸው ከበደ
ግዛቸው ከበደ
እሺ ደንበኛችን አሁን በደወልበት ስልክ ቁጥር ልመዝግባ
አዎ በአሁኑ ስልክ መዝግቢልኝና ሀያ አንድ መጨረሻው
እሺ እ፣ ምንድን ነበር የሆነው የድራፍት ማሽኑ?
ማሽኑ ፋኑ አይሰራም እ፣ እንትን ኦክሲጅን መጨመሪያ እንትኑ እየላላብን እያስቸገረን ነው ያለው በጣም ተቸግረን የትኛው ነው እ?
የሚያስቸግረው?
እቺ እ፣ ፋኑ አይሰራም። እቺ ደግሞ እንትን ኦክሲጅን እንደዚህ የምትጨምሪባት የምትቀንሽባት እንትን ትወልቅብናለች ዝም ብያለሁ።
ጌጇ
አዎ ፔጅዋ አ
እሺ ደንበኛችን ቅሬታውን መዝግቤ ወደሚመለከተው አካል አስተላለፍልዎታል።
እሺ፣ ይመ- ቢመጡልን በቃ አገልግሎት አለ በቃ አቋርጠናል። እሺ፣ እሺ።
ጥያቄውን መዝግቤ ማስተላለፍ ነው።
ወደሚመለከት- አዎ፣ እሺ፣ አስተላለፍ።
እሺ፣ እኔ እናት፣ ሌላ እሺ፣ እኔ ምርጡት እናት።
ነገር አለ?
አይ የለም። እሺ፣ በጣም አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት ያለ አዎ።
ሀሳብና ስቴት በጣም- ከምስጥ በኋላ ያስቀምጡልኝ መልካም እሺ፣ አሚን አሚን።